hello ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳዎ
hello hello
redeem እየቆየብን ነው። virtual ጋር
ማን ልበል? ይቅርታ
ቢኒያም ነኝ።
እሺ አንዴ መስመር ላይ ጠብቁኝ።
hello
እሺ አንዴ ቆይ፣ አንዴ መስመር ላይ ጠብቁኝ።
እሺ እሺ እሺ እሺ
ሄሎ
ሄሎ የት ሾፕ ነው? ይቅርታ
ውቤ ሀምሳ አምስት የሚል ውቤ ሀምሳ አምስት ምን redeem ይቆያል ነው?
አዎ delay ያለው እየቆየ ነው።
ቲቪ ላይ
redeem ስናደርገው ውጤት ሲያመጡ የለ አዎ payout ለመስጠትም እየቆየ እንትን እያደረገ ነው እያሳየን አይደለም።
እሺ መልሼ እደውልልዎታለሁ። አንዴ እሺ ላሳውቃትና እሺ